ጤና ይስጥልኝ አቤት ፕሊ ሰላም ነኝ ዋቆም ልርዳው
ማታ ዘጠኝ መቶ ብር ከዚህ ሌብር ወደ አቬተር አሳልፌ ነበር።
እሺ፣ እኛ ጋር ምሽት ላይ ብለሽ ነበር። እኛ ጋር ደውላ ስምትባቸው ጀምሪያችን አይ አታነሱ። እስክሪንሾቱን ልክ ያሉኝ ስልክ ላይ
ስሞትም አለበል ተመስገን ንጉሴ
ከቴሌብር ወደ Aviator ትናንትና ነው አይደል ያለኝ?
አዎ ማታ
ስንት ብር ነው የነበረው?
ዘጠኝ መቶ ነው ያልገባው። ሌላው ገብቷል።
screenshot ኡን ቴሌግራም ላይ ይልካልናል። የቴሌግራም ስሞት ምንድን ይላል?
solution
ሎኔም እንደሚያቸው ሎኔም ነው የሚለው አዎ
መጨረሻ ላይ የላኩልን እመያችን ስንት አራት መቶ ነው አራት መቶ ሀያ ሁለት ብር የተከፈለ ነው screenshot መጨረሻ ላይ የላኩት screenshot
ሲ ያየሁት ነው ዘጠኝ መቶ ሀያ ሁለት እኮ
ሀምሳ አንድ አንድ ሺህ ሀያ ሁለት አራት መቶ ሀያ ሁለት
አይ የመጨረሻው አረ አይደለማ። ከዛ በኋላ ተጫውቼ ሀያ ሁለት ከሀምሳ የሚለው
አዎ እሱ ነው ያልገባው። ሌላው ገብቷል።
ሌላው ገብቶሎታል። እሺ አዎ በእኛ በኩል አይተን ስንጨርስ እናሳውቆታለን። ሌላ ምረዳውት ነገር አለ?
ምንም የለም።
ስለ ደውል እናመሰግናለን። አገልግሎት ላይ ያሉትን አስተያየት ከመኮተለው ድምጽ ባለስቀምጡልኝ። መልካም ቀን።